ሄሎ ጤና ይስጥልኝ። ፍሬሽ ኮርነር ነው።
አቤት
ከአሪፍ ፔ ነበር የምደውልልዎ። ኢክራም እባላለሁ
ኬት ከአሪፍ ፔ
አንተማ ከአሪፍ ፔ ነበር የምደውልልዎ።
ስራ ላይ አይደለሁም እኔ አራት ወጥቻለሁኝ ብዬ ስከእቻች ነበር እማ በሱ ኬት ማድረግ አልቻለችም ወይስ ምንድን ነው ምን አሉኝ? ደንበኛችን እ እ ምን አሉኝ?
ስከእቻችሁ ነበር እኔ ስራ ላይ አይደለሁም ብዬ
Okay ስልክ ሰጥተውን ነበር። እም፣ አዎ ስከእቻችሁ ነበር እና በየቀኑ ነው የሚደወለው ምን ጉድ ነው
ይቅርታ ምንድን ነው አሁን- ዜሮ ዘጠኝ እሺ
ዜሮ አምስት እሺ
ዜሮ አምስት ስልሳ ዜሮ ዘጠኝ ዜሮ አምስት ዜሮ አምስት ስልሳ
እሺ እናመሰግናለን። መልካም ቀን።
ችግር የለም ቴንኪዩ